ጤና ይስጥልኝ ጥሪ ማዕከል።
እሺ ሰላም ነው። ጤና ይስጥልኝ።
ሰላም እንዴት ነው?
ስልክ ቁጥር ፈልጌ ነበር።
የምን ስልክ ቁጥር?
የባቡር ጣቢያ
Actually ይሄ የበረራ አገልግሎት መረጃ የምንሰጥበት ነው።
እንጂ ስልክ ቁጥር የላችሁም? ስልክ ቁጥር መረጃ ብዬ ነበረ ይህን የሰጡኝ።
እ እ የስልክ ቁጥር መረጃ ብለው ነው የሰጡኝ።
ባቡር ጣቢያ የምን ባቡር ጣቢያ ነው?
የኢትዮ ጅቡቲ
እሺ ዜሮ አንድ አንድ
ሄሎ
ዜሮ አንድ አንድ ስምንት እ ዜሮ አንድ አንድ ስምንት
እሺ ዜሮ አንድ አንድ ስምንት ሰባ ሁለት
አስራ አንድ ሰባ
ሰባ ሁለት ሁለት ዜሮ አንድ አንድ ስምንት ሰባ ሁለት አስራ ሁለት አስራ ሁለት ሰላሳ ሰባት
እሺ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ጊዜ